ሰላም አዲስ አበባ ነበር የምደውለው። order ነበር
hello
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከአዲስ አትፊስ ነበር የምደውለው። ሽቶ አዘው እ?
ነበር እኛ ጋር።
እ ደርሷል?
አይ ገና order ኡ አ- አላስጀመሩትም እና order ኡን ላስጀምረውሎት ወይ ብዬ ነው የደወልኩት።
ወይስ አንድ መልስ የለ
እሺ